ምን አየው ምን ሰማው ብዬ ነው እስቲ ንገሪ ምን ምክንያት አለኝ ልጠላሽ የሚያስችለን ምን አለኝ ማናለ ብለሽ ነው የሚጨንቅሽ በየጠየቅሽ ምን አለኝ ያለ ፍቅርሽ ህመሜን የልቤን ስብራት ጠግነሽ ያዳንሽን ከጉዳት ስለማን ስለምን ተብሎ ይረሳል ቆይ ውለታሽ ቀሎ ህይወትን ተጋብተሽ ከኔ ጋር ለፍቅር የከፈልሽ ዋጋ እንደምን እንዴትስ ተብሎ ይረሳል ቆይ ውለታሽ ቀሎ ጭራሽ ነው በጭራሽ ችዬም የማልጠላሽ አዎኔስ በጭራሽ አልችልም ልጠላሽ ምን አየው ምን ሰማው ብዬ ነው እስቲ ንገሪ ምን ምክንያት አለኝ ልጠላሽ የሚያስችለን ምን አለኝ ማናለ ብለሽ ነው የሚጨንቅሽ በየጠየቅሽ ምን አለኝ ያለ ፍቅርሽ ቀን ከሌት የደከምሽበትን ጎጆዬን ዝም ብዬ ምበትን እንደምን ታሰብኩሽ ጎድዬ ባንቺ እንዲህ ደንዳና መስዬ የኔ ልብ አያውቅም ጨርሶ መለየት ከወረት ጋር ነፍሶ እንኳንስ ልተውሽ ፈቅጄ ገና መች ጠገብኩሽ ወድጄ ጭራሽ ነው በጭራሽ ችዬም የማልጠላሽ አዎኔስ በጭራሽ አልችልም ልጠላሽ ኧረ በምን ምክንያት በምን ምክንያት ልቻል አንቺን መጥላት በምን ምክንያት እስቲ በምን አቅሜ በምን አቅሜ ልኑር ያላንቺኔ በምን አቅሜ ጭራሽ ነው በጭራሽ ችዬም የማልጠላሽ አዎኔስ በጭራሽ አልችልም ልጠላሽ ጭራሽ ነው በጭራሽ ችዬም የማልጠላሽ አዎኔስ በጭራሽ